ጤና ይስጥልን Hello Visa ሊዲያ ነኝ። ባኩት ምን አይነት የጉዞ መረጃ እንስጦት?
ነው ጤና- እግዚአብሔር ይመስገን።
ያው የቤት ኢንሹራንስን ለመውሰድ ፈልጌ ነበር።
ምን አሉኝ ደንበኛችን?
hello hello ይሰማል።
የቤት ኢንሹራንስ ብሎ ማስታወቂያ ሲወጣ ፈልጌ ነበር ለመግባት። እንዴት ነው ሁኔታው ለማወቅ ፈልጌ ነው።
እሺ እርስዎ ወዴት ሀገር ነው መሄድ የፈለጉት?
ማረ-
ምን አሉኝ ደንበኛችን?
አ-
hello
net hello።
ተቆራርጧል።
ትንሽ አዎ፣ ድምጾት ይቆራረጣል። hello hello